ሄሎ ሄሎ አቤት ነሽ?
ሰላም፣ እግዚአብሔር ይመስገን።
የማሪው አባ ካር እንትን ነው አዎ
እ፣ እንትን ፈልገን ነበረ። ምንድን ነው
ምን?
እና ከሳት አቶዝ ነበረ እሺ፣
ምን በኮምፖርት ምድር ጭማሪ ጨምረን ቅያሪ
እ፣ አዎ ጭማሪ ይቻላል። አባ ግን መጀመሪያ መኪናህን ይዛት ና።
የት ነው እንትናችሁ?
እ፣ ፓስተር አደባባይ።
ፓስተር አደባባይ አዎ
እ፣ ሌላ ስልክ አለ መሰለኝ።
ምን አልከኝ አባ?
አ- አሁን መምጣት አልችልም። አዳማ ነው ያለው ልጁና Okay okay። ምን መኪና ነው ቅያሪ የፈለጋችሁት?
ያሪስ compact አለ compact አለ ነው?
እሱን የምንጨምረው እንጨ- እንጨምርና እንቀይራለን።
አዎ ይቻላል። ስትመጣ ደውልና ና። መኪናህን አይተናት አይተናት ይህን ያክል ጭማሪ ያስፈልግሃል እንልሃለን።
በቃ ይሄንን ለምን እንዲዳርግ ነው።
አዎ አዎ
እሺ